hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ነጃት ነስሮ።
ነጃት አዎ እሺ፣ እሺ አለች። hello ሄላ፣ hello፣ አቤት።
ጤና ይስጥልኝ። ነጃት ነስሮ ናት።
አዎ አሁን እሺ፣ ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበር የደወለው። አፍሪ ወርክ ፍሪላንስ ኢትዮጵያ።
አዎ ወይፊ እሺ፣ በ string art የሚል vacancy ያጣችሁ ነበረ ዛሬ አይደለም? string art
ምን string art vacancy።
አዎ
hello፣ ማውራት ይሰማዎታል?
string art ምናምን ሲል ያው ሰምቼዋለሁ።
አዎ እሺ፣ ዛሬ vacancy አላወጡም አፍሪ ወርክ ላይ። ዛሬ ቫካንሲ አላወጡም አፍሪ ወርክ ላይ።
ኧረ ቆይ ልደውልልሽ እኔ አይሰማም።